Hello,
Hello.
a bit. Hello, hello.
Hello.
ሰላም ጤና ይስጥልኝ። ግሎሪ ሪል ስቴት።
ደህና ደህና ይስጥልኝ።
እግዚአብሔር ይመስገን። እንዴት ዋሉ?
ደህና እግዚአብሔር ይመስገን።
ምን ልርዳዎት? የኔ እመቤት
እ?
ምን ልርዳዎት?
ምን- ምንም የለም።
እሺ፣ የደወሉት የድርጅት ስልክ ላይ ነው። እሺ፣ ካርዶት ያልቃል።
ይህ የደወሉት ድር- ድርጅት ስልክ ላይ ነው። ቴሌም መስመሮትን ይዘጋቦታል፣ ካርዶትም ያልቃል።